ኧረ በራስህ ደውልልኝ እዛ ምግባር በሚለው ምግባር በሚለው ደውልልኝ በዚህ እንዳታወራኝ
ለምን እንዴ normally እንትን የሚደረግ ቢሆንስ record
record የምን record
እንዳልኝ እንትን አይለኝም እኔ ለራሴ ብቻ አልጠቀምበትም እንትን ይለኛል comfort አይሰጠኝም
እሺ ልደውል
እ እ እሺ እሺ ልደውልልሽ በዛኛው አቤት ዩኒፎርም ነው